hello hello
መንገደኛ ነው።
አዎ መንገደኛ ነው።
ጥቂት ግጭልኝ እባክህ። እ ሰላም ነው አለን አንተ እንዴት ነው?
እ የሆነ ድምፅ አለው ሲጀምር የሆነ ክል- የሆነ ሚጭ ምንድን ነው ጢጢጥ የሚል እንደ አ እንደ ዳንስ ምንድን ነው እንደ music ነገር አዎ queue አድርገውበት ነው መጀመሪያ ላይ waiting queue አድርገውበት። ይሄ ሶስት ነው replace የምታደርገው በዚህ በድምፅ አዎ አዎ እሱን ነው የምንጨርሰው በዚህ በድምፅ
ኦራ update አደርገዋለሁ ይህን ቁጥር ይህን ቁጥር ግን ወይም maybe call center የሚለው ላይ ጎን ላይ ብትጽፊው ጥሩ ነው። call center በዚህ ወይም በዚህ ደውሉ።
እሺ እሺ አደርገዋለሁ እዛ እሱ የሚል ስም actually ይሄ telephone number ምናምን የሚለውን በዚህ update ማድረግ ይሻላል።
አዎ በቃ በዚህኛው እናደርገዋለን
call cent እንትን የ telephone fax telephone fax የሚል የለም። ቴሌፎንም በዚህ ማድረግ አዎ እሺ እሺ አንተ ለባህር ዳርም እንደዚህ ለባህር ዳርም ይሄኛውን እሺ
አይ፣ አይ።
እሺ አንተ ቻው